hello ጤና ይስጥልኝ ተደራሽ hello ሰላም ነህ?
ሰላም ነው። ምን ነበር ያላችሁ?
አቤት ምን ነበር ያላችሁ?
ተደራሽ
አ እኮ አሁን ደውለን ነበር አውርተናል።
መሰለኝ። አቤት አ እኮ አሁን አውርተናል እኮ እመጣለሁ በአካል ከመጣህ ካልሽ ነው እንዴ ስልክ ተደገመ አዎ።
ማለት ነው? እሺ አ አ እሺ ቆይ፣ እሺ ተደግሞ ነው ይቅርታ።
እሺ፣ እሺ።